ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች ከላ ነኝ። እባክዎን ልርዳዎ?
ቦነስ አለቅ ብሎኝ ነው።
እሺ cashier code ንገረኝ።
አስር ሀያ እሺ አስራ ስድስት
አስራ ስድስት ደውለህ ነበረ?
ደውዬ ነበር። አዎ እሺ እሺ እሺ ሶስት ጨዋታ ወጥቶብሃል አባቴ። እሺ cash እንትን የለውም ቦነስ የለውም እና አንድ ጨዋታ ደግሞ postpone ሆኗል። አንድ ጨዋታ ብቻ ነው ያገኘው።
አንድ ጨዋታ ከወጣ ቦነስ አይለቅም እንዴ?
አንድ ጨዋታ አይደለም የወጣ ሶስት እኮ ነው የወጣው።
እሺ በቃ እሺ፣ እንትኑ ተሳስቼ ነው።
እሺ እሺ አባቴ እሺ፣ እናመሰግናለን ስለደወልሽ። መልካም